હેલો હેલો હા બેન
Anastalin, አብሮ ስጥልን ምን ልታዘዝ?
ሁኔታው እንዴት ነው? ማ- ማ- ያ ቴሌዊኑ እንዴት ነው የሚጫወተው?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
ከዛስ ሰባ ቁጥር ትጫናለህ።
እሺ ከዛ ሶስት ቁጥር ለመጫወት የሚለውን ምረጥ።
ቀ- በስንት ብር ነው?
ወይ- ትኬት ዕለታዊ ሁለት ብር፣ ሳምንታዊ አስር ብር ሳ- ሳ- ሳምንታዊ ስንት ነው?
አስር ብር።
እና ሽልማት እ, አለው?
አዎ
ምን አይነት ሽልማት ነው?
ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማት ነው።
አሀ ጫወታው ዝሮ ሽልማት ለመጠበቅ ነው እንጂ ሌላ አይደለም።
አዎ
አሀ ልክ እንደ ሎተሪው ማለት ነው።
ሎተሪ አይደለም። ጥያቄና መልስና እድልን ደግሞ ትሞክራለህ ትኬት ሲኖርህ።
አሀ እናንተ የሚጠይቁት ነው ም- እኛ የምመልስ ነው?
አዎ አለ ስልኩ ላይ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል መረጃ ይመጣል።
እሺ ከዛ ሰባት ቁጥር ተጭን አማርኛ አድርገው ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ ከዛ ጥያቄውም ያመጣል።
ሶስት ቁጥር ላይ ጥያቄና መልስ ብሎ ይመጣልሃል። በትኬት በ coin coin ገዝተህ መልስ።
coin በስንት ነው የሚገዛው?
ከሁለት ብር ጀምሮ
እሺ ጥያቄው በትክክል ከተመለሰ ወዲያውኑ የሚሸለመው ወይስ?
አዎ ይገባልሃል። ትኬት ይሰጠሃል።
okay በጣም ጥሩ እናመሰግናለን።
አሜን። እሺ